ሄሎ ሄሎ ሄሎ፣ ወይ ወይ፣
ኤፍሬም ነህ?
ኤፍሬም ነኝ። አዎ እ፣ በዋናው account አውራን ነው ያልነው። አሁን ያወራህበት account እ፣ normal personal account የ- በፊት እ፣ የተመዘገበ አይደለም።
አዎ እኮ ተረ- ተረዳኝ?
እንዲቀየርልኝ። አዎ ተረዳ ተረዳው እኮ እኮ ማለት ግን እንዲቀየርልኝ ነው የፈለኩት።
ማለት መጀመሪያ በዛኛው አውርተህ እ፣ ብታስቀይር አይሻልም? ማረጋገጥ አለ።
ኦኬ በ- በ- በአድረስ ድዝ ቤቱ አዎ በበፊቱ ነው የምታወራን፣ ኤጀንት ስትሆን ባወራህበት ማለት ነው።
እሺ ብቻ በሱም አሁን አላስገባ ስላለኝ ግን ግን ገብቼ በዚህ እንዲቀየርልኝ ነው። የኛው ሲሜ የሆነ ነገር ሆኖ ሀክ ተደርጎ ዩ- ሌላ ሰው የሚጠቀም አለ። ለዛ ነው
እስኪ አንዴ ጠብቀኝ፣ እስኪ
እዚህ ስልክ ነው የምፈልገው እኔ።
አንዴ አንዴ ጠብቀኝ።
እሺ
በቃ እንትን በለው። በቃ እያስተካከሉልን እሺ። እ፣ ይመዘገባል ይሄኛው።
አዎ በዚህ ይመዘገብና
እሺ ጥሩ በቃ
እሺ እሺ በዚህ